ፈልገ ብትሰጠኝ ሰው በልኬ እኔ አጣው ፈልጌ ምነው ብትሰማኝ ፈጣሪ መርቅ ብትሰጠኝ አንድ አፍቃሪ ከእኔ ጋር ነዋሪ ብዙ ዘመን ስባክን ከርሜ ሰው ፍለጋ ዞሬ መጣ ዘዴ ካለ ብዬ ወደ አንዘርጋ የሞከርኩት አልሆንልህ አለኝ እውነተኛ ያሰብክልህ ሰው እንዳለ ለእኔ በርስተኛ ላይሳይ አይኔን አስቼ ላይሳይ ወዳለህበት ላይሳይ ጭንቄን ብትሰማ ላይሳይ ሰው ምን አለበት ላይሳይ የፈጠርካት ላይሳይ ያዳመከታ ላይሳይ የእናቴን ምትል ላይሳይ ሰው ስጠኝ ጌታ ላይሳይ አምላኬ ሰው በልኬ አምላኬ ሰው በልኬ አምላኬ ሰው በልኬ ልሳንህ ሁሉ እጅ ስማ ስጠራ እኔ ልጅህ አምላኬ ሰው በልኬ አምላኬ ሰው በልኬ አምላኬ ሰው በልኬ ነው ብትሰማኝ አምላኬ ፈልገ ብትሰጠኝ ሰው በልኬ እኔ አጣው ፈልጌ ምነው ብትሰማኝ ፈጣሪ መርቅ ብትሰጠኝ አንድ አፍቃሪ ከእኔ ጋር ነዋሪ በስቻለ ምነው ለእኔ ብቻ ጠፋ አፍቃሪ ሰው እያለ ባይተዋር አታርገኝ ተው ፈጣሪ ካፈሩ ላይ የሰራታት ነፍሴ ናት ብቸኛ ያሰብክልህ ሰው እንዳለች ለእኔ በርስተኛ ላይሳይ አይኔን አስቼ ላይሳይ ወዳለህበት ላይሳይ ጭንቄን ብትሰማ ላይሳይ ሰው ምን አለበት ላይሳይ የፈጠርካት ላይሳይ ያዳመከታ ላይሳይ የእናቴን ምትል ላይሳይ ሰው ስጠኝ ጌታ ላይሳይ አምላኬ ሰው በልኬ አምላኬ ሰው በልኬ አምላኬ ሰው በልኬ ምን ይሳንሃል ሁሉ በእጅ ስማ ስጠራ እኔ ልጅህ አምላኬ ሰው በልኬ አምላኬ ሰው በልኬ ምን ይሳንሃል ሁሉ በእጅ ስማ ስጠራ